ነው።
ሰላም ደህና ነሽ?
እግዚአብሔር ይመስገን።
እንትን ትናንትና ቦታ ይዤ ነበረ እና account ልከሽልኝ ነበር ለመክፈል
እሺ ያለ ሙስሊማን ማለት ነው። እና የሁለት ሰው ነበር ያልኩሽ፣ ሶስት ሰው ማድረግ ይቻላል። የሶስት ሰው ነው transfer ያደረገው ይቻላል ይቻላል። ነው ከፍ ያለው የሶስት እዛ ሰው ላይ እህ በር ላይ ስትገቢ የሶስት የከፈልሽበትን አሳይተሽ ሶስት ቲኬት ይሰጥሻል ማለት ነው።
እሺ እንትኑን ቡኪንጉን ሶስት አታደርግልኝም?
እሺ ማለቴ ሁለት ነበር ያልኩሽ የነበረው።
እሺ ችግር የለም። ቆይ እሺ አንዴ እም፣ እሺ ስምሽን ንገሪኝ።
ሳራ ግርማ
ሳራ ግርማ።
አ
እሺ ስልክ ቁጥር ንገሪኝ።
09 84 03 ዜሮ ሶስት 14
አስራ አራት 60
እሺ የዓለም ሲኒማው ነው አይደለ? የስምንት ሰዓት ነው።
አ
እሺ አሁን አንድ ሰው ነው የሚጨመረው ማለት ነው።
አ
እሺ
እሺ እሺ መዝግብ ያለሁኝ ያው በር ላይ ነው ትኬቱ እንደነገርኩሽ። ስትገቢ screenshot ያደረግሽውን አሳይተሽ ትኬት ይሰጥሻል።
እሺ እሺ እሺ እሺ በጣም አመሰግናለሁ።
እሺ